ሄሎ ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን አብሮ ይስጥልን። ቴሌቪዥን አገልግሎት
ነው። ቴሌቪዥን ነው።
እሺ አቋርጠና መጫወት ስንጫወት ብዙ ጊዜ ብዙ ትኬት ይሰጣል።
አዎ እኮ
ከዛ ደግሞ ቻን ደግሞ ላይ ነው ማቋረጥ አቋርጠን አቋርጠን በቀየ- በየቀኑ መጫወቱ ጉዳት አለው ይሆን?
አዎ ከፈለጉ ደግሞ ትኬት በኖሮት ቁጥር እንትን ማግኘት ይችላሉ። coin ከኖሮት እኛ ወደ ትኬት እንቀይርልዎታለን።
ሀ ይቻላል እሱ
ይቻላል። አዎ ነው እኛ እንቀ- ኮይን እኛ እንቀይርልዎ እንቀይርልዎታለን።
coin ገዝተን እኛ ስንገዛው እናንተ ወደ ቤት መቀየር ትችላችሁ ይቻላል
እ?
ይቻላል። አዎ ነው ነው እንጂ ማቋረጥ ግን advantage ላይ ነው መሰለኝ።
መልስ ይሰማል?
ሲያደርጉ ያው ትኬት ይሰጡታል። አዎ ይሰማኛል። ትኬት ይሰጡታል።
ትኬት ስንሰጥ ስንጫወት ደግሞ አንድም አናገኝም። ለምሳሌ ሶስት አራት ያቋርጬ ወደ አስራ ሁለት አስራ ሁለት ሲሰጥ ተጫውቼ ያለሁ
ከፈልጉ ኮይን እንትን ይሰብስቡና ኮይን ሲኖሩት እቀይርልዎታለሁ።
እሺ
እሺ
እሺ እሺ